የሚከተለኝ ሁሉ ስፖርት ነው እባክዎ የሚረዳው?
ሀሎ አሁን ነግሬሽ ነበረ እሺ ወደ ዝውውር ወደ ቅርንጫፍ ስትገባ አቃ- አቃተኝ።
ቅርንጫፍ ሳይሆን ባንክ transaction ነው።
ወ- የ- የዝውውር ታሪክ ገ- ግባ የባንክ ብላችሁ ዝውውር ነበር።
የሚለው ውስጥ ነው የሚገቡት። የቅርንጫፍ አይደለም።
ሁሉ ሁሉ ስፖርት ውስጥ- ውስጥ ግን እንደሱ የሚል የለም።
ምን አሉ?
አሉ- የዝውውር ታሪክ ስትገባ
ባንክ የ- የባንክ ዝውውር የሚለውን ይክፈቱት።
የባንክ ዝውውር እሺ